ጤና ይስጥልኝ
ጤና ይስጥልኝ ወንድም።
ጤና ይስጥልኝ።
ትኬት ለመቁረጥ ነበረ ትኬት ወዴት ነበር የፈለጉት?
ከመቀሌ ወደ አዲስ አበባ።
ከመቀሌ አዲስ አበባ።
አዎ
መምጫ ብቻ ነው ከመቀሌ ወደዚህ?
መመላ መምጫ ብቻ እሺ። ለመቼ ነው ቀኑ?
ነገ።
ነገ?
አዎ እሺ። ነገ። አንድ ሰው ነው አይደለ?
አንድ ሰው ነው ወንድም።
ለነገ የጠዋት በረራ ቢዝነስ ነው ያለው የሶስት ሰዓት ከአምስቱ
okay ከዛ በኋላ ከዛ በኋላ ነው ኢኮኖሚዎች አሉት። ኢኮኖሚ ከዛ የሚቀንሰው ልንገሩት ወይንስ የጠዋት በረራዎች ልንገሩት?
የሚቀንሰው የሚቀንሰው ወንድም
የሚቀንሰው ያለው ወ- የማታዎቹ በረራዎች ናቸው። አንድ ሰዓት ከሩብ፣ አንድ ሰዓት ከሀምሳ፣ አስራ ሁለት ሰዓት ከሀያ አምስት እና አስራ ሁለት ሰዓት ያሉት አምስት ሺህ አንድ መቶ ስልሳ አንድ ብር ናቸው እነሱ
አም- አስራ ሁለት ሰዓት
አስራ አስራ ሁለት አንድ ሰዓት ምናምን አለ እንዴ?
እ፣ አስራ ሁለት ሰዓት ላይ ነው ያለው።
በቃ ወደ አስራ ሁለት ሰዓት ይሆን ዘጠኝ ሰዓት ምናምን የለም። አስር ሰዓት የለም።
የዘጠኝ ሰዓት አለ የዘ- የስምንት ሰዓት እ፣ ከሩብ አለ።
ኦኬ እሱኛው አምስት ሺህ ሰባት መቶ ሀምሳ ዘጠኝ ነው። የማታዎቹ በረራዎች ደግሞ አምስት ሺህ አንድ መቶ ስልሳ አንድ ናቸው።
okay okay። እዚ- እዚህ arrival ስንት ሰዓት ማለት ነው? እዚህ
የማታ አስራ ሁለት ሰዓቱን ከቆረጡ አስራ ሁለት ሰዓት አስራ ሁለት ሰዓት አዎ።
እ፣ አንድ ሰዓት ከሰላሳ አምስት ነው የሚፈጀው። አንድ ሰዓት አንድ ሰዓት?
ከሰላሳ አምስት ይገባሉ። አዎ።
አንድ ሰዓት okay አንድ ሰዓት ማታ አንድ ሰዓት ተኩል ይገባሉ።
okay። በቃ የስምንት ሰዓት አድርግልኝ።
የስምንት ሰዓቱ
አዎ
እሺ፣ የስምንት ሰዓት ከሩብ ነው የሚነሳው በረራው።
እሺ እዛ ዘ- ዘጠኝ ሰዓት ከሀምሳ ይደርሳሉ መቀሌ። አምስት እሺ፣ ሺህ ጥሩ ሰባት መቶ በቃ።
ስልሳ ዘጠኝ ነው።
እሺ ይሁን ይሁን ይሁን።
እሺ፣ ማን ልበል ሙሉ ስሙትን?
የተጓዡ ነው አዎ፣ የተጓዥ የተጓዡ ብርሃን ሳለህ የአያት ስም ብርሃን
ብርሃን ሳለህ ሰይድ።
ብርሃን ሳለህ ሰይድ።
አዎ
እሺ፣ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ በቆርጫለሁ ቆርጬለታለሁ። እ፣ መሄጃው አ ቴሌግራም ላይ አለ አለው ቴሌግራም ላይ።
okay። እሺ፣ message ልክሎታለሁ። አሁን በዛው የመክፈያ አማራጮችን እልካለሁ።
ችግር የለም። በ- ባለፈው በቆረጥኩበት እቆርጣለሁ፣ እሺ።
አስገባለሁ።
እሺ፣ እናመሰግናለን።
አሁን ላክልኝ አሁን። እሺ አመሰግናለሁ።
እሺ፣ እሺ።
እሺ እሺ እሺ